ሰርጎ ይስጥልን ወይም አብሮ ይስጥልኝ።
ምን ልርዳዎት?
ጥያቄ አለ?
ጥያቄና መልሱ በስልኮት ላይ ነው። ኮከብ ዘጠኝ ሰማንያ አምስት ይሆናል ደውል መጀመሪያ።
እሺ ጥያቄና ለጥያቄና መልስ
አዎ እዛ ላይ ነው ያለው። ኮከብ ዘጠኝ ሰማንያ አምስት ይመሰላል ብሎ ይደውሉ።
እሺ አንድ ቁጥር ላይ ለምግብ፣ ሶስት ቁጥር ለመጫወት፣ አራት ቁጥር ላይ ቋንቋ ይምረጡ ይላል። ሶስት ቁጥር ለመጫወት ሲሆኑ ጥያቄና መልስ ድሎትን ይሞክሩ ይላል። መርጠው እሺ እናመሰግናለን።
ምንም አይደለም። መልካም
እሺ